Hello
ማስተለም አብሮ ይስጥልን። Flintstone Homes።
Flintstone Homes።
አዎ Flintstone Homes። ምን ልርዳዎት?
ቤት የት የት ነው ያላችሁ?
ቤት ወደ ሰሚት አለ፣ ሀያት አለ፣ ሴምሲ፣ ጀሞ፣ ቱሉ ዲምቱ አለን።
Okay ምን ምን ላይ ደርሷል?
እ እንደ የሳይቶቹ ይለያያል። ሀምሳ percent ም ስልሳ percent ም የደረሰ አለ።
እህ ቴሌግራም ላይ ትልክልኝ price ኡን እና payment term ኡ።
እ እኔ ቀጠሮ ነው ማስይዝሎት። ወደ office መጥተው ነው ያለውን መረጃ የሚወስዱት። ቦሌ ገርጂ ልደታ አለን። office የትኛው ይቀርቦታል?
ቦሌ ገርጂ ረከስ ልደታ።
ያለ ረከስ ያለ ለእኔ አይደለም ለሰው ስለሆነ አዎ ያለው ትንሽ prank ነው። ቦታ ላስልክ ብዬ ነው።
ገብቶኛል። አዎ ግን መረጃውን ለመውሰድ ወደ office መጥተው ነው ያለውን መረጃ የሚወስዱ። እኔ ቀጠሮ ነው ማስይዝሎት።
በጣም ጥሩ እሺ።
የትኛው ይቀርቦታል? ቦሌ ገርጂ ልደታ አለን office።
እሺ፣ ቦሌ ይቀርበኛል።
እሺ ቦሌ ቦሌ የቦሌ ቦታችን ሀያት ሆስፒታልን አወቁት?
ሀያት ሆስፒታል አ- አ፣ እሱ ጋር እ፣ ወደ ቦሌ መድኃኒዓለም የምታስወጣ አስፓልት አለች። መሀል ላይ አ።
ፍሊንትስቶን የሚል አለ። ከሞኒኮ ትንሽ ከፍ ሞኒኮ እንዳሉ ከፍ እንዳሉ አዎ።
ከሞኒኮ ትንሽ ሮቤቱ ከፍ እንዳሉ አዝመራ ምናምን እሺ አዎ፣ እነሱን ትንሽ ወረድ እንዳሉ በሞኒኮ side አለን።
እሺ። እሱ ምን ጋር ላይ ቢሮ ነበረ ነው ማለት?
ያላችሁ?
እ?
ቢሮአችሁ እዛ ነው ወይስ አዎ፣ እዛ ጋር አለን። መቼ ይመቸዎታል? ዛሬ ይችላሉ?
ዛሬ ምንድን ነው አርብ ነው?
አዎ፣ okay okay። ከስምንት ሰዓት በኋላ ዘጠኝ ሰዓት በቃ ይቻላል።
ይቻላል። እደውልዎታለሁ። እሺ፣ ስሞትን ማን ልበል።
መስፍን መስፍን ምን ላይ ነበረ ማስታወቂያችን የሰሙት?
አሁን እዚህ እንትን ላይ እ፣ የመኪና ምናምን የሚያወሩ okay፣ ሬዲዮ ላይ ሰሞኑን ሰማንያ ስምንት ሲል ጎግል አድርጌ details ኡን አየሁት።
okay፣ እሺ፣ እሺ፣ እንደውልዎታለን።
አዎ፣ ስምንት ሰዓት ዘጠኝ ሰዓት አካባቢ ላይ እ፣ ወደዛ እመጣለሁ ማለት ነው።
አዎ፣ ወደዛ ብቅ ይበሉና ከጠፋቦት እ።
ይደውሉልኝ። በዚህ ስልክ ሰማንያን ሰማንያ ስምንት ላይ ይደውሉልኝና እ፣ ያለውን መረጃ detail ኡን ለእርሱ ያስረዶትና በወረቀት ደረጃ የሚሰጡታል ስላሉን site ኦች፣ okay።
payment term ኡ፣ ሁሉንም ከዛ ምንድን ነው?
ለሚፈልገው ሰው ይሰጡታል። ያንን ማለት ነው።
አዎ እንደመነሳ ግን እ፣ እሺ፣ በስልክ ሰዎቹን አግኝቻቸው እሺ።
details መረጃ ወስጄ አቅሜና እንደዝ- እንደዛ እ፣ ስለሚቻለው እኔ ቀጠሮ ነው ማስይዝሎት። በአካል ተገኝተው ነው አዎ፣ ያለውን መረጃ የሚወስዱት።
አዎ፣ የእነሱ document ሊነግሩኝ አይችሉም።
አዎ፣ ከዚህ ጋር ጎግል ላይ እኮ አይቼ ዋጋ አዎ ስሚክስ አፓርትመንት ሶርስ ዲስከቨር ፕራይስ ዲስካውንት ፕራይስ የሚል አየውና ትክክል እሱ ነገር አለው።
አ፣ አዎ ማለት ሪያለብል ነው ከዛኛው ጋር ኦራሊ እና ፊዚካሊ ሊዝም ያው እንደ መነሻ ላድርገኝ አስቤ ነው። አቅም በላይ ከሆነ በቃ እመጣለሁ ማለት ነው።
እሺ በቃ ቀጠሮ ማስያዝ ስላለብኝ ስ- ዘጠኝ ሰዓት አካባቢ ቼክ ላድርጎት።
እሺ እሺ እሺ ቁጥሬ መልካም ጊዜ።
ወጥቶልሻል? አይ ቲንክ አዎ ወጥቶልኛል። አዎ።
እሺ፣ አመሰግናለሁ።
እሺ እሺ